hello ጤና ይስጥልን ቤተሰቤት
አብሮ ይስጥልን።
ቤተሰቤት ነው። እሺ ሰላም ነው
እግዚአብሔር ይመስገን ሰላም ነው።
አለን አለን። እሺ ምን እንርዳዎት?
እ አንድ ትኬት ላይ በአንድ ጨዋታ የወደኩበት ነበር።
እሺ ተ- cashier ኮዱን ትነግሪኛለሽ?
እ እ cashier ኮዱ cashier ID ውን ኮዱን ነው።
አዎ ID ውን። እሺ
እሺ እም፣ ቆይ እንዳዘጋው ኧረ አልዘጋውም። እሺ ችግር የለውም።
ለማግኘት አስቸጋሪ ስለሆነ ብዬ ነው።
ኧረ ችግር የለውም ችግር የለውም። አይተሽም መደወል ትችያለሽ፣ ደስ እንዳለሽ።
አይ B one B four ሚለውን ነዋ።
አዎ B one እሺ
B one B አራት ሰላሳ ስድስት B አራት ሰላሳ ስድስት እሺ ሲ ስሪ
እ
ሲ ስሪ ሺ ስሪ እሺ
EE እሺ
ስድስት ዘጠና ስምንት ስድስት ዘጠና ስምንት እሺ
A ስምንት A
A ስምንት A እሺ
መቶ ሰባ አንድ A
መቶ ሰባ አንድ A እሺ በቃ
አዎ
እሺ ቦነስ ሰጥቶሻል። እሺ check አድርጊ።
በምንድን ነው check ማደርገው?
ያው በስልክሽ ነው የቆረጥሽው።
አ በቃ ስልክሽ ላይ ይገባልሻል ብሩ። እሺ check አድርጊ። ሰማንያ ብር ነው እሺ ቦነሱ። እሺ ሰማንያ ብር ቦነስ ነው። እሺ እሺ ናቸው
አ